ሄሎ
ጤና ይስጥልን ደንበኛችን፣ አሁን ሰሞታል ይሰራለሁ።
ቁጥሩን ያዙልኝ ሀምሳ አንድ ዜሮ ቴክ አታደርግልኝም መንገድ ላይ ስለሆንኩ እስክሪብቶ ያዝኩ
ክስበት ለማንችለው እኛ ነው።
ለመያዝ አይመስል
እሺ፣ ይሄ ላይ ቁጥር ነው ምነግሪኝ።
መለያ ቁጥር እ?
አዎ ልክ ነህ። አዎ መለያ ቁጥር ብለው በሰማንያ ሰባት ለጥገና ወይ ሌላ አድርጎ መለያ ቁጥር ይጠይቃሉ። ቢጃዎች ማለት ነው።
እ እ አይሰማም?
hello
አይሰማም? ለምን